ሄሎ ሰላም ጤና ይስጥልን ደህና ነሽ? አብሮሽልኝ እግዚአብሔር ይመስገን አለ መለዳው ሲም የተዘጋ ዝም አለ ምኑ እ ምንድን ነው ዝም ያለቦት? ሲም ተዘጋና
ተዘጋቦት ዘጠኝ ዘጠና አራት ላይ ደውሉ
እ ዘጠኝ ዘጠና አራት
በዘጠና አራት አዎ ስደውል እምቢ አለ ደጋግመሽ ደውሉ ይሄ ሌላ ነው እ ይሄ ሌላ ነው ይቅርታ
እስኪ እስኪ ልሞክር